Hello ጤና ይስጥልኝ ዶክተር ፊዛ።
ሰላም
ሰላም ሄሎ።
ጤና ይስጥልኝ። አቤት ይሰማኛል።
የ YouTube ትምህርት ለመመዝገብ ነበር አልቋል። አባት ሰው hello እ፣ ምዝገባ አላለቀም፣ ግን ዛሬ class ይጀመራል።
ዛሬ አይሰሙትም? እኔ ናት
ሄሎ
ዛሬ ክላስ ይጀመራል። አዎ።
ስንት ሰዓት ሄሎ
ስንት ሰዓት ነው የሚጀመረው?
ሄሎ ስንት ዛሬ ሰዓት አስራ ነው አንድ ሰዓት የሚጀመረው?
አስራ አንድ ሰዓት እኮ ዛሬ ተመዝግቤ ዛሬ መጀመር አስራ አንድ እችላለሁ?
ሰዓት
ዛሬ ተመዝግቤ ዛሬ መጀመር እችላለሁ ወይ እ ይችላሉ ይችላሉ። እኔ ናት ስንት ነው መመዝገቢያ?
ይችላሉ። አይሰማም።
ንገረኝ። መመዝገቢያ አጠቃላይ አስራ አምስት ሺህ ብር ነው።
አስራ አምስት አስራ ለስንት አምስት ቀን ነው?
አጠቃላይ ለሶስት ወር ነው class የሚሰጠው።
ለሶስት ወር
Hello
ለሶስት አዎ።
ወር አልከኝ። እሺ አንድ ወር በስንት ከአስራ ሳምንትን አምስት ቀን ቀን ነው?
ኮሜዲያን እሸቱ ራሱ በአካል
ለ- በሳምንት ሁለት ቀን አንድ ወር Okay አንድ ወር አንድ ወር አስራ አምስት ቀን ኮሜዲያን ታስ ይሰጣል።
እሺ
አንድ ወር አንድ ወር ከአስራ አምስት ቀን ደግሞ የቪዲዮ መመረቂያ ቪዲዮ የምትሰሩበትና አሳይመንት ቪዲዮ የምትሰሩበት ነው።
ኦኬ እሺ እሺ አባት እሺ ስሞትን ማልበል ስሞትን ልመዝግበ ሰላም ስሞትን ማልበል
ሰላም ሰላም ጻፍኩኝ ነው ሰላማን
ኃይለማርያም
እሺ
የት ነው ቦታ አባት?
ሲኤምሲ ሚካኤል ጎን Economics Association ህንጻ ቤምሲንኬ
አዎ
ለምንድን ነው እ፣ ሲኤምሲ ገንዘቡን ሚካኤል ያውቁታል አዎ አውቀዋለሁ hello
አውቀዋለሁ እሺ አውቀዋለሁ አንዴ ቆይ እሺ እየመዘገብኩት ነው ስሞትን ማን አሉኝ
ሰላም
ሰላም ማን ኃይለማርያም
ሰላም አይለቀ ስልክ ቁጥሮትን ይነግሩኛል እሺ ዜሮ ዘጠኝ ሀያ አራት
ዜሮ ዘጠኝ ሀያ አራት ዜሮ ዘጠኝ አርባ ሀያ አራት
አርባ ዜሮ ዘጠኝ ሀያ አራት አርባ አስራ ስምንት ዘጠና ስምንት
አንዴ ቆይ ይድገሙልኝ አንዴ ዜሮ ዘጠኝ አር- ሀያ አራት
አርባ
ሀያ አራት አርባ አስራ ስምንት
አስራ ስምንት ዘጠና ስምንት
ዘጠና ስምንት አድራሻው የት ነው የእርሶ?
ቡልቡላ
ቡልቡላ። እሺ ማስታወቂያውን በምንድን ነው ያዩት?
በቲክቶክ
ቲክቶክ ላይ በማን ቲክቶክ?
እኔ እንጃ የ- ከሸታ አይደለም የሆነ ልጅ ያስታውቀው ነገር
ምን አይነት ልጅ ነው?
TikToker ነው
የአብ ማለት ነው።
አዎ አዎ
እሺ እ፣ account ልላክሎት?
እሺ ላክልኝ
እሺ በዚህ ቁጥር ነው የምልክሎት?
ትችላለህ
እሺ አንዴ ቆይ account የምልክበት እ፣ ቁጥር እሺ account ልክሎታለሁ። screenshot አድርገው የኢሜል ቁጥሮትን፣ ስልክ ቁጥሮትን እና ስሞትን ሙሉ ስሞትን አድርገው ቴሌግራም ይልኩልኛል።
እሺ እሺ አባት እሺ
ዛሬ አስራ አንድ ሰዓት ተኩል class ይጀምራል። አስራ አንድ ሰዓት ቀድሞ ተገኙ እርስዎ።
እሺ
እሺ ዜሮ ዘጠኝ የደወሉበት ቁጥር ግን ዜሮ ዘጠኝ ዘጠና አምስት ነው የሚለው።
አዎ እሱም ያኛውም የኔ ነው okay በዚህ ቁጥር ብልክሎት ይላሉ።
አዎ ችግር የለውም ላክልኝ ቴክስ ደርሶታል። አንዴ ሁለቱም የኔ ነው አዎ
እሺ ይሄኛው ይሄኛው ልጠቀም ዜሮ ዘጠኝ ዘጠና አምስት የሚለውን አዎ አዎ
እሺ አሁን እየላክሎት ነው text message
እሺ
አሁን ይልክሉታል። ቢኒያም መለሰ ይባላል የ account ኡ ቁጥር።
እሺ እሺ